ሄሎ
ስልሽ አቤት አቶ ስባለሁ አቤት አቤት ከአሪፍ ነው የምደውለው። ደመኛችን ደውላ ስልስቦ ነበር።
እ ከአሪፍ ነው የምደውለው።
እሺ እሺ እናቴ እ ቅድም ደውላ አመልክተው ነበረ ሶስት መቶ አዎ፣ አዎ።
ሬጅስትር አድርገው በእኛ በኩል አልተገኘም ደንበኛችን። ስለዚህ ከሀበሻ ቤት ዋሌቱ መቀነስ አልነበረበትም። ከተቀነሰ ሀበሻ እና ያናግሩ።
ሀበሻ ጋር ልደውል አሁን
አዎ በእኛ በ- ስላልተቀነሰ እዛው ሀበሻ wallet ውስጥ ላይ መኖር አለበት፣ መቀነስ የለበትም። ስለዚህ እነሱ ስለዚህ እንደውልና እዛ እናስተካክል።
አዎ አስተያየት እንደው- አስተያየት እናመሰግናለን። መልካም ምሽት።